hello hello አቤት አቤት።
ከ ChipChip ነው የምደውሉት።
እሺ እሺ።
driver ኡ እየመጣ ነው፣ ግን የ driver ቁጥር ልስጦ check ያደርጋሉ።
እ፣ ደውዬ ነው check የማደርገው እየመጣ ነው ወይ ብዬ።
አ- አዎ የት እንደደረሰ ምናምን ደውሎ ማወቅ ይችላሉ። እሱ ግን እየመጣ ነው፣
በቃ እኔ ችግር የለውም እኮ ዛሬ ከደረሰ
ይደርሳል።
ችግር ዛሬ የለም።
ይመጣል።
በቃ ችግር የለውም። ምንም አስፈላጊ አይደለም። ከዚህ በፊት እኮ ገጥሞን አያውቅም። እንዲሁ አዲስ ስለሆነብኝ ምን happen አድርገዋል ብዬ ነው።
ችግር የለም፣ እየመጣ ነው። ይጠብቁ።
መልካም እሺ፣ thank you።
እሺ